ጤና ይስጥልኝ። ቴሴ በራ መርጃ ማዕከል በኩል ልደው።
እንዴት ነህ? ሰላም ነው ወይ?
እግዚአብሔር ይመስገን።
ከ- ከሽሬ ወደ አዲስ አበባ ለሰኞ በሀያ ሰባት በዚህ ሳምንት ማለት ነው።
በሳምንት ሰኞ አዎ ለሰባት ሰዓት እስኪ ታይልኛለህ?
ለ
ሰኞ እሺ፣ አንድ የዛሬ- እ?
ለሰኞ
አዎ ለሰኞ ሰባት ሰዓት እሺ፣ እያየሁለት ነው አንዴ እሺ።
ለዛሬ ነው ለዛሬ ሳምንት ነው ማይሉት ለዛሬ ሳምንት ለዛሬ ሳምንት አዎ የቀነሰ ዋጋ ነው የምታይልኝ።
እሺ የአስራ አንድ ሰዓት ተኩል በረራ ነው የሚቀንስ ያለው
እ የሰባት ሰዓት ውድ ነው።
በዛ ቀን ሰባት ሰዓት ላይ በረራ የለም
ሰኞ ቀን ስድስት ሰዓት በረራ የለም።
እ፣ ስድስት ሰዓት ላይ ስድስት ሰዓት ከስንት ነው? ስድስት ሰዓት ከሀያ አለ እ ስድስት ሰዓት ስድስት ከሀያ ሰዓት ከሀያ እ
እ፣ እና አስራ አንድ ሰዓት ከሰላሳ አምስት ነው ከሰዓት ያለው ጠዋት ሶስት ሰዓት ከአርባ አምስት ላይ አለ
እሺ ዋጋው ስንት ስንት ነው? የስድስት ሰዓት ከሀያ እና የአስራ አንድ ሰዓት የስድስት ሰዓት ከሀያ አምስት ሺ አምስት መቶ ሰላሳ ዘጠኝ
እሺ የአስራ አንድ ሰዓት የአስራ አንድ ሰዓት ተኩሉ ደግሞ አራት ሺ ዘጠኝ መቶ ሀምሳ አንድ
አራት ሺ ዘጠኝ መቶ ሀምሳ አንድ አዎ
እሺ ተመ- ተመልሼ እደውላለሁ። ቴክስት አደርግላችኋለሁ ስልኬ እሺ እሺ